ሄሎ ሄሎ አቤት።
ሰላም እንደምን አረፈድሽ?
እግዚአብሔር ይመስገን።
አለን አለን ደህና። ከወዳ vehicle manufacturing ነበር የደወልኩልሽ።
እ፣ እሺ እሺ።
እ፣ ድርጅታችን ውስጥ በ junior accountant open position ስላለ ሰኞ ጠዋት አራት ሰዓት ላይ መተሽ የጽሁፍ ፈተና እንድትወስጂ ነው።
እ፣ እሺ እሺ። አመሰግናለሁ።
Okay። እ፣ እሺ።
ስራ ላይ ነሽ ያለሽው አሁን ላይ?
እም፣ አዎ።
Okay። ስለዚህ ትመጫለሽ ሰኞ?
እ፣ እስ- ስንት ሰዓት ነበር ያልከኝ? አራት ሰዓት።
አዎ ጠዋት አራት ሰዓት ላይ።
እ፣ እሺ እሺ
Okay፣ እሺ። አመሰግናለሁ።
ችግር የለውም።